መሰለኝ ብስፖርት ነው እባክዎ ምን ልርዳው?
ይቅርታ አሁን ስነግርሽ ተሳስቼ ነው። ቁጥር ምን አለ?
phone number ኡን ተሳስቼ ነው።
የቴሌግራማችን ቁጥር ነው።
አሁን አስተካክሉልኝ ያልኩትን ተሳስቼ ነው። ልንገርሽ እንደገና አርባ ሁለት
ዜሮ ዘጠኝ አርባ ሁለት
አይ አይ፣ እንትኑን ticket number ኡን ticket phone number ኡን ID ውን ነው ይሄኛው አስራ አንድ ምናምን የሚለው ነው።
ticket number ኡ አርባ ሁለት አርባ ሁለት አርባ አራት
አርባ ሁለት አርባ አራት
አርባ ሁለት አርባ አራት ዘጠና ስምንት ሀያ ሶስት
እሺ
ስልሳ ስምንት
አርባ ሁለት አርባ አራት ዘጠና ስምንት ሀያ ሶስት ስልሳ ስምንት ስልሳ ስምንት አዎ በኦንላይን ነው።
በኦንላይን አዎ
አስራ አንድ ምናምን ብለው የነገሩን እርሶ ነበሩ።
አዎ አዎ እኔ ነኝ እሱ ልክ ተሳስቼ ነው አይደለም።
አርባ ሁለት አርባ አራት
አስራ አንድ ምናምን ያሉት ዘጠና ልክ አይደለም ነው ስምንት ሀያ ሶስት ደንበኛችን።
ስልሳ ይሄን ስምንት ማሳመን ይሄን አስተላልፍልታል። የመጀመሪያው ልክ አልነበረም።
የመጀመሪያው ልክ አይደለም አዎ እሺ ተላልፎለታል።
እሺ